Thank you.
Hello አቤት
ጤና ይስጥልን።
አብሮ ይስጥልን። ዶንኪቲዩብ ነው ምን ልርዳዎት።
እ፣ ኮሜዲያን እሸቱን ለማቅረብ ፈልጌ ነበር።
እ፣ ኮሜዲያን እሸቱን ቀጥታ ማግኘት አይቻልም። ምን ነበር ጉዳዮት?
አይ አንድ የማጋራው ታሪክ ነበረኝ።
እ፣ ታሪኮትን ለማጋራት ነው የአንድ ሰው ህይወት የሚለው ፕሮግራማችን ላይ
አዎ
እሺ ይቻላል። እ፣ ተመዝግበው እንደውልሎታለን። እ፣ pre interview ይኖራል። ያው ታሪኩ እ፣ ያስተምራል ወይ ለህዝብ የሚቀርብ ከሆነ ታይቶ እ፣ ይቀርባል ማለት ነው። እንደውልሎታለን።
እሺ እሺ ስሞትን ማን ልበል።
ዳንኤል
ከዚህ በፊት እኛ ጋር ተመዝግቦ ነበር።
መምህር ዳንኤል ይሰጥ ምን አሉኝ?
መምህር ዳንኤል ይሰጥ
መምህር ዳንኤል ማን አሉኝ?
ይሰጥ
ዳንኤል ማን? ይቅርታ ዳንኤል ቢሰጥ ቢሰጥ ቢሰጥ። እሺ እሺ ስልክ ቁጥሮትን ይንገሩኝ። ዜሮ ዘጠኝ ስልክ ቁጥር ዜሮ ዘጠኝ እሺ ሰላሳ ስድስት ሰላሳ ስድስት ሰባ አምስት ሰባ አምስት አስር እሺ ዘጠና አምስት
ዘጠና አምስት እሺ ከየት አካባቢ ነው አድራሻዎት የደወሉልን?
ጀሞ ሁለት
ጃሞ
ሁለት እሺ እሺ እናመሰግናለን። እንደውልሎታለን። እሺ መልካም ቀን ይሁንልዎት።